ጤና ይስጥልን ቤስት ረዴት ነው የሚል እርዳው
ዩሂት ቮቸር ማውጣት ፈልገ ነበር። በቮቸር ላይ ብር እሺ እንባለን
ዊዝዶ ለማድረግ ነው በቮቸር አዎ
እስኪ የቤስት ቤት ቁጥርን ንገረኝ አሁን የደወልክበት ነው አይደለም በዜሮ ዘጠኝ ዜሮ ዘጠኝ አርባ ዘጠኝ አርባ ዘጠኝ ሰማንያ ሶስት ሰማንያ ሶስት ሀምሳ አራት ሰባ ስምንት ደግሞ ብር እ, እንትን አለ balance not withdrawable ሰማንያ ሰባት ብር ያላወጣሁት ደግሞ እ, ይሰማል አዎ ይሰማኛል እ፣ እንትን እ, ለመጫወት ፈልጌ እ፣ ስትነካው ትቆርጣለች ብር ግን አ፣ እንትን አ፣ አ፣ አ፣ አትመልስም ደግሞ እ፣
ደግሞ ይሄኛው ግን ይሄ አሁን እ፣ ያለው ብር ግን መውጣት አይችልም non withdrawable ላይ ነው ያለው እ?
ዊዝዶ ማድረግ አትችልም
draw ማድረግ አትችልም አዎ እ፣ ነን በቮቸር?
ዊዝዶ በል ላይ ነው ያለው በ voucher ም ማ- ዊዝዶ ማድረግ አትችልም እሺ ለምን እ
እ ለምን ለምን በ- በ- በ- በ voucher